ጤና ይስጥልኝ ቻፖል አብሮ ይስጥልን ከቫሞስ ወደ እናንተ ሄሎ
ወይ አይሰማም?
ሄሎ አቤት አቤት።
አቤት ምን እንርዳዎት?
አይ ከቫሞስ ወደ ወደ እናንተ ልኬ ነበር ከቴሌብርና ብር አልገባልኝም እና ሌሎች withdraw ደግሞ አድርገው ወደ እናንተ ሪፖርት አድርገውኝ ነው።
okay withdraw አድርገው ነው አዎ
እሺ በምን ባንክ ነበረ
ከነ ከቴሌብር ወደ ቫሞስ
ኦ ወደ ቫሞስ ገቢ ነው ያደረጉት አይደለ አዎ አዎ አዎ ግን እሺ አልገባም።
transaction message ኡ አለዎት message ኡ የሆነ አጥፍቸው ነው እና okay message ኡን ካጠፉት ቴሌብር ጋር ደውለው ድጋሚ message ኡ እንዲልኩላቸው ያደርጉና እ ወደ እናንተ text ላድርግ።
አዎ ወደኛ በዚህ ሳይሆን አንድ ስልክ እ ልስጦትና በሱ ቴሌግራም ላይ ይልኩልናል ቴሌግራም እሺ ላስቸግር ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት እሺ አርባ ሁለት እሺ ሰባ ሁለት እሺ በዚሁ ሪፖርት ላድርግ ልደውል ከዛ በኋላ አዎ መጀመሪያ አዎ ID ውን እንትኑን እሺ transaction message ኡን ያስልኩና ከዛ እሺ ለእኛ ይልኩልናል እሺ አመሰግናለሁ።
እሺ እናመሰግናለን መልካም ቀን